Hello ፍቅር ነኝ።
ፍቅር ሰላም
ሰላም እንዴት ነሽ?
አለሁ።
ዜሮ ዜሮ ስድስት አርባ ሰባት እሺ ምንድን ነው?
ዜሮ ስድስት አርባ ሰባት እሺ እሺ
የከ- የፈረንጅ ወር አስወጭልኝ
list ውስጥ የለህም አንተ አትሰራውም እንዴ? ማን ነው ስምህ?
ወርቁ list ውስጥ የለኝ። አዎ የለሁም የለሁም።
እሺ አንዴ ጠብቀኝ።
እሺ አሁን ደውሎልኝ ነበር ለዛ ነው።
እሺ አንዴ ጠብቀኝ። እሺ እሺ እሺ
እም
እም።
ሄሎ ወርቁ አቤት አቤት።
ይወጣልሃል። እሺ
እሺ እሺ